ሄሎ Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አለ ምን ነበረ?
የስኬት ስልክ ነው።
አዎ፣ ስኬት ነው OK። እንትን ነበረ print እያደረግኩ ነበር። ትንሽ ከእንትኑ ጋር margin ኡ እያስቸገረኝ ነበረ። ሳወጣው እ፣ ትንሽ ያድርጎ ነው እንትኑ ላይ ወረቀቱ ላይ print የሚያደርግልኝ እ?
print የሚያደርግልኝ ከኮምፒውተር ጋር የሚገናኘው ነው ማሽን?
ከ- አዎ ከኮምፒውተር ጋር የሚገናኘው ነው እሺ።
እና print ሳደርግ እ፣ A4 paper ላይ ነው print እያደረግኩ የነበሩ attachment ኦቹን እሺ።
ግን የሚያወጣው ግማሽ ድረስ አካባቢ ነው።
ግማሽ ድረስ ነው።
አዎ ግማሽ ድረስ ነው print የሚያደርገው።
እሺ፣ ስልክ ልስጣ።
እሺ እሺ፣ ዜሮ ዘጠኝ ሀያ አንድ
እሺ። እም፣ ይቅርታ አንዴ ስልክ እንትን ልበል። እሺ ዜሮ ዘጠኝ ሀያ አንድ
ዜሮ ዘጠኝ ሀያ አንድ ስልሳ አንድ
ስልሳ አንድ ሰማንያ ሶስት ሰማንያ ሶስት አስራ ስድስት አስራ ስድስት ማን ልበለው?
ዮሐንስ
ይማም ዮሐንስ ዮሐንስ ዮሐንስ። እሺ፣ ወይም ደግሞ ዜሮ ዘጠኝ አርባ አራት
እሺ እ፣
ሰላሳ አንድ ዜሮ ዜሮ ዜሮ አራት ከኮምፒውተር ጋር የሚገናኝ ነው ማሽኑ እና attachment ኡ እየቆረጠ እያወጣብኝ ነው ምን ላድርግ ብለህ እሺ።
support ስለ software ኡ detail መረጃ ስለጠኝ ወይ ይህን OK።
ካላለ ማለት ነው እሺ ሁለተኛው እ፣ ይቅርታ ድጋሚ እስኪ ሁለተኛው ስልክ ደብተሩ service book አለህ አይደለ service book አለኛው በቃ ዜሮ ዘጠኝ አርባ አራት እና ሰማንያ ሶስት ቤት ደውልላቸው እና አሁን ሀያ አንድ ቤት የሰጠውን ስልክን ደውልለት እሺ እሺ attachment ኡን እንዴት ማስተካከል እንደምትችል ይነግሯል እሺ እሺ፣ አመሰግናለሁ።
እሺ እሺ